ጤና ይስጥልኝ። የኢቲኤስ የበረራ መረጃ ማዕከል ባኮ ምን ልርዳው?
የሀገር ውስጥ በረራ ፈልጌ ነበረ ከደሴ አዲስ አበባ።
ከየት?
ከደሴ አዲስ አበባ።
ከደሴ አዲስ አበባ።
አዎ
ከደሴ አዲስ አበባ ለመች ነበረ?
ለዛሬ።
ለዛሬ ለአንድ ሰው ነው?
አዎ
አንድ ጊዜ ያየሁት ነው። እሺ ለዛሬ የለንም በረራ። የበረራ የሚጀምር ያለን ለሮብ ነው።
ዛሬ ሮብ ነው።
ለቀጣይ ሳምንት ሮብ ነው የሚጀምር ያለን።
okay እስከዛ ሙሉ ነው።
እስከዛ ያሉት በረራዎች ሙሉ ናቸው።
አዲስ ነገር ሊኖር ይችላል ከሰዓት ምናምን እንደዚህ።
ምናልባት አሁን የሚለቀቅ ቦታ ካለ check ያድርጉን።
እሺ መልሼ ልደውል እናንተ ጋር። እንደዚህ ተጠባባቂ ምናምን መያዝ አይቻልም። የሚለቅ ሰው ካለ ተጠባባቂ እንኳን አይቻልም። አሁን ቀርቷል ተጠባባቂ መያዝ።
በቃ ስለዚህ ከስንት ሰዓት ላይ ልደውል?
እንችላለን ከሆነ ከአንድ ከሁለት ሰዓት በኋላ ደውለው check ያድርጉን።
በቃ እሺ እሺ።
ሌላ መረዳት ነገር ነው።
አስቸ- አስቸኳይ ሆኖብኝ ነው እና አዎ፣ እስቲ የሚለቀቅ ካለው check ያድርጉን።
በቃ እሺ ከሁለት ሰዓት በኋላ ልደውል።
እሺ እሺ። እሺ፣ እናመሰግናለን ስለደወሉ።